ቪዛ ኢትዮጵያ ሄለን ይባኮ ምልርደው ናችሁ ሰላም ነው? እግዚአብሔር ይመስገን። ባኮ ምልርደው ተመኛች አያት ሬጀንሲ ማሽን ተበላሽቶ እና ማሽን እንዲስተካከል ጠይቀውን ነበረ። ኦሪየንታል ላይ ያለው ማሽን ብልሽት አጋጥሞታል።
እሺ ተብለን ቢጃይ ቡድሮን ያቁታል ዌይቲንግ ነበር።
አቤት ቢጃይ ቡድሮን ዌይቲንግ ነበሩትን ያቁታል ደንበኛችን እ፣ አይ እኔ ቢጄ ስታፍ ነኝ፣ ቢጄ ሰራተኛ ነኝ።
እሺ።
ነበር ቴክ አድርጌ ነበረ።
ወይ መልሽ። አለበለዚያ ደግሞ ዳይሬክተሮችን ደውለሽ ኮሚኒኬት የምታደርጊያቸው ከሆነ
እሺ ወይ ስልክ ቁጥራቸው ስልካቸውን መስጠት ትችላለሁ። እሺ ስልክሽን ስልካቸውን ልስጥሽ። ይቅርታ አንድ ጊዜ የነዳው ስለሆነ አንድ ይቅር ችግር የለም።
ኢሳያስ ይባላል ልጁ።
እሺ የተመዘገበበትን ቁጥር ይንገሩኝ።
እ፣ የልጁን ስልክ ልስጥሽና ወይ ልጁን እንጠይቀው ይሻላል እንደዛ ወይ ደግሞ አዎ አጣርተሽ መልሰሽ ደውዪልኝ።
እንደሱ ይሻላል። እሺ እሺ በቃ እንደሱ ከሆነ መልሼ ልደውልልሽ።
ስለደወሉ እናመሰግናለን። ስለ አገልግሎት ያሰባችሁ አስተያየት ካለ